ሄሎ ሄሎ ሄሎ ኔትወርኩ እያስቸገረ አዎ ገባ ወጣ እያለ ነው እና ትንሽ አሁን እንትን ሳለው እ ለእኔ ይሰማኛል ለአንቺ ነው እንጂ አልተሰማኝም
አዎ አልሰማ አለኝ እና ደግሞ ማለት ነው እነዚህ ደህና ደህና ቅባት ቫዝሊኑን ራሱ original ኦቹን ግብዝት እያደረግሽ ማለት ነው ቅብት በቃ ደረቅ እንዳይሆን በአስራ አምስት ቀን መታጠብሽን ወይ በወር ወይ በአስራ አምስት ቀን አድርጊ ዝም ብለሽ እንትን እያልሽ ሳሙናም ቀይሪው ብዬሻለሁ ፈሳሽ ሳሙና አድርጊው እሺ አደርገዋለሁኝ ይሄ ጭቃ ሳሙና መጥፎ ነው አሉ ለእንትን በደረቁ የሆነ ሻምፖ ነገር አለ እና እንትኑ ለወዙ ራሱ ሰውነትሽ ጥጥ አያደርግም በቃ ያጠራል ወዙ አይጠፋም ከላይሽ እንትኑ ሳሙናው ራሱ ማለት ነው
እሺ እሺ ገዛዋለሁኝ አዎ አይዞሽ እንትኑ ዋናው ቁስሉ ከሄደ ጠባሳው ይጠፋል ይሄኛ ሁሉ ያ እንትን የከሰል የሆነው እየጠፋ ነው አሁን የግሬ ራሱ አይደለ ይጠፋል እንትኑ ጠባሳው ይጠፋል
እሺ እንግዲህ ያንቺ እኮ ገና አይደል እንደ አሁን ሁለት ወርስ እንኳን አልሆነው ገና እኮ ነው ቀስ ብሎ ይጠፋል ደህና ደህና ነገር ቅብት እያልሽ በቃ እንዳይደርቅ መንከባከብ ምኑን ምኑን ቀባቢ የተፈጥሮዎችን እሺ እሺ
አይዞሽ ሳገኝ ደህና ነው ደህና ነው እግዚአብሔር ይመስገን ልጆቹ ደህና ናቸው ሄሎ ወይ
ሄሎ ሄሎ ወይ ወይ ተዋገኝ ደህና ነው ደህና ነው እግዚአብሔር ይመስገን ደህና ነው ቤተሰብ ሰላም ናቸው ደህና ናቸው እግዚአብሔር ይመስገን ደህና ናቸው አይዞሽ ምን አዲስ አለ ምን ምንም የለም ሰላም ነው
አይዞሽ በቃ በብርሃን ደውልሻለሁ እሺ እናቴ እሺ ቻው ደህና ደሩ እሺ አመሰግናለሁ እግዚአብሔር ይስጥልኝ ማርያም ሰላም በያት እሺ እሺ እላታለሁ ቻው ደህና ደሩ ቻው